እሺ ምን ልበለው ካርድ ይሙላ በቃ
hello hello hello መሰለ
እ
hello hello አቤት አቅራቢያ ሱቅ ይኖራል አይደል hello ሱቅ የለም። እኔ ያው እንግሊዝ ኤምባሲ ጋር ወደ ሄሎ ታች መሰለ።
በትር መንገድ ነኝ።
እኮ አሁን እኛ ለ customer ጋር መደወል ስለማንችል ካርድ ገዝተህ አነጋግረው እሺ መሰለ